ሄሎ ሄሎ ተቋረጠ።
አዎ ተቋረጠ።
እሺ account ስልኮትን ይንገሩኝ እስቲ።
ይሄ account ያለው?
የገባበት እሺ አዎ ዜሮ ዘጠኝ ዜሮ አራት ዜሮ አራት ሰላሳ ስምንት ሰላሳ ስምንት ሀያ አምስት
ሀያ አምስት
ሰላሳ አንድ ሰላሳ አራት ይቅር ሰላሳ
ሰላሳ አራት እሺ
እም።
አልሚ በሚል ነው።
አዎ አለም ያው
ሄሎ አቤት
እ አልሚ በሚል ነው።
አዎ አለሚ ነው የምለው
አልሚ እኮ አሁን ትራንስ ሲያዩት ሳጥኝ መልሷል ሚል ሊስቱ ላይ እ እ
ሊስቱ ላይ ቅድም የነገሩኝ
እ ሳጥኝ ሀያ ብር ነው የሚለው ያሉኝ።
አዎ ጌት ቴም ጌት አስር ብር ይላል ከአምስት መቶ ብር ሰው ከዛ ጌት ሀያ አምስት ከአስራ አንድ ብር ጌቷ ሁለት ሺህ ብር ይላል ባላም ስላለ
ኦኬ ሁለት ሺህ ብር ጌት ኦኬ ቶፕ አፕ የሚለው ከ- አሀ
ኦኬ ኦኬ እሺ እሺ። አሁን ያል- ያልተላከሉት ብር የትኛው ነው? እሱን ቆይ ቼክ አደርግልዎትና
ሀይ ዴቢት ክሬዲት እዚህ ላይ ማየት አንችልም እ ደቢት እና ክሬዲት ያሳያል እኔ ላይ ያሳየኛል እና ምናልባት እስቲ የኔ ስንት ሀንድሬድ ነው አይደል?
እኮ መጀመሪያ የነበሩት አሁን እኮ ቅድም ደውለልኝ ገብቷል ሁለቱም ገብቷል ብለኝ ነበር ግን አዎ።
መጀመሪያ የነበረኝ ብር ነው ያለኝ ነው ስለዚህ ውስጥ ገብቴን ለማየት ወይ ዴቢት ክሬዲቱን ማሳየት ነበረበት OK በምን እሺ እናውቀዋለን OK እሺ እሱን አስረዳታለሁ አንዴ እ ይጠብቁኝና እም፣ ከዛ የገባሎትን ብር አሁን ለምሳሌ እም።
እ እዚህ ጋር አሁን እኔ check ላድርግሎት እስቲ የምንድን ነው ብሩ የሽንኩርት ነው እ fail ያደረገ ነው አዎ
የሰባ ዘጠኝ ብር አይደል?
አዎ
OK እሺ አሁን የእሱኛው ሰባ ዘጠኝ ብር credit ይላል get ሰባ ዘጠኝ የሚል አለ እሱ ላይ መጨረሻ እም?
ሰባ ዘጠኝ ብር get የሚል አለ?
የለም የለም አዎ OK ያው account ኡ እዚህ ጋር እንደገባ ነው የሚያሳየን ግን አሁን ለምሳሌ እም፣ እ credit ና debit ኡ እሱ የሚታይ ነው እንጂ እም፣ አዎ ክሬ- debit ኡን እና balance ኡ ሲደመር ያስገቡት credit ነው የሚመጣሉት total ኡ ማለት ነው እኮ እዚህ ላይ እኮ አሁን እኮ እሷ ነበረኝ ቴሌብር ላይ የነ- እ ማለት የፒቱ account ላይ የነበረኝ ብር ነው እያለችኝ ነው። ከዚህ ቀደም ፒቱ እንደዚህ እቃ አካውንት ላይ?
ተመልሶልኝ የተመለሰልኝ ብር አለኝ አለችኝ። መግባቱን የሚያሳይ ነገር የለም። እም?
እሺ አንዴ መልሼ ልደውልዎት check ላድርግና እሺ እነግሮታለሁ እንዴት እንደሚታይ እስኪ እሺ፣ እሺ።
ስልኳ አይደል
እ?
ስልኳ Android ነው ያሉኝ አይደል
አዎ፣ አዎ።
በቃ አምስት ደቂቃ ይጠብቁኝ መጣሁ አንዴ አሰ- እሺ።